ሄሎ
ሄሎ፣ ሄሎ ጤና ይስጥልኝ። ሰላም ነው?
አለን አለን።
የሰሚራ ስልክ ነው?
ሰሚራ አይደለም።
ምን ምን አልከኝ?
ነበር? ሰሚራ አይደለም። ምን? አዎ አዎ፣ የሰሚራ አዎ፣ ቴሌብር ተመዝግባችሁ ነበር በእኛ ስር
አዎ።
እና balance እንደሞሉ ልታንቀሳቀሱት እንድትሰሩ ነበር።
እኮ እንመጣለን ብላችሁ ጠፋችሁ እኮ። እኛ እንመጣለን ብለው እናስተካክለዋለን።
ነበረ ከዚህ በፊት።
አዎ፣ ሁለት ጊዜ በአሉኝ አልመጡም።
okay፣ ያንተ የት ነው? እልክልሃለሁ፣ ልጆች እልክልሃለሁ፣ ወይም እኛ ራሳችን መተን active እንልክልሃለን።
እሺ ቆይ አንዴ በቃ እነግርሻለሁ። አሁን አንዴ መኪና መንገ መኪና እየነዳ ነው።
እሺ፣ ደውልልኝ በቃ። እሺ፣ እሺ እሺ፣ እሺ አባ